አሎ hello አቤት hello ጤና ይስጥልን አቶ አበራ ኖት አ
ከ We Plus Solution ነበርና ምደውልሎት እህ ከ We Plus Solution ነበርና ምደውልሎት okay ባለፈው አውርተን ነበረና register እንዲያደርጉ ነበረና Play Store ላይ We Plus Solution Provider የሚለውን አውርደው ወይም ካልሆነ link ኡን እኛ በ text እንልክሎትና register እንዲያደርጉ ነበረ።
okay ላኪልኝና አሁን ስራ ላይ እንትን አለው አይወ በ- በ- በ text ልላክሎት።
እሺ እሺ thank you በጣም እናመሰግናለን። እሺ መልካም ቀን።